ጋር ድጋሚ ይጨመርልኝ ነው የቡና ሴት ብር ይጨመር የተባለ
አቤት አንቺስ?
ባይ እንዴት ዋልሽ?
እግዚአብሔር ይመስገን ደህና ነሽ?
ደህና ነኝ።
እንዴት ነሽ?
እዩ ጋር ደወልሽ?
አዎ ደወልኩኝ።
እንዴት ነች?
ደህና ነው አለች። መድኃኒቱ በቀን አንዴ ነው ይሄ የሚጠጣውን ሰጪ አለች።
አ- በትንንሽ ዕቃ ነች አ፣ ለውጥ አለው አለች።
እውነት እውነት መድኃኒቱ ገና እየዋጠች ነው እንግዲህ።
አይደለ?
ያኛው ግን ማታ ከጠጣሁ በኋላ ሌሊት ደህና ነው ያደርኩት አለች።
አይደለ?
አዎ አለቀ ስብሰባችሁ?
አራክ አራት ገና ቀን እኮ ነው።
ሳምንቱን ይቀጥላል።
አዎ፣ አዎ፣ አይዞሽ፣ አይ ተረጋግተሽ ግቢ፣ ችግር የለውም። እኛ እንገናኛለን።
መግቢያ ስለሰጠኝ ችግር የለውም። አባይ አሀ መግቢያ እንትን ያሉ ሰጥቻለሁኛ።
አይ ሰላም ነው።
ደህና ነኝ እግዚአብሔር ይመስገን። አባዬ ደህና ነኝ።
በሰላም እንትን አስ- ደህና ነን እግዚአብሔር ይመስገን።
ቀጥ ብዬ እዩን ጠየቅሻት ወይ ልልሽ ብዬ ነው የደወልኩት።
እሺ እሺ እሺ፣ አትጨናነቂ እሺ